ሄሎ
ሄሎ ሄሎ፣ ጤና ይስጥልኝ አብረሰብ አቶ ቃልአብ አሁን ከዊፕላስ ሶሉሽን ድርጅት ነበር የምደውልልዎት። ድርጅታችን የ transportation አገልግሎት ሰጪ ተቋም ሲሆን አሁን ላይ ለአሽከርካሪዎች ለየት ያለ ነገር ይዞ መጥቷል። ይሰማል? ይቅርታ። hello hello ሄሎ ሄሎ?
ሄሎ፣ ይሰማል? የማይመች ከሆነ ቆይቼ ልደውል?
ደውልን እየደደኩ ነው።
እሺ፣ በቃ ቆይቼ እደውልልዎታለሁ ከከሰዓት